hello hello
አቤት እየሰማሁት ነው። ምን ልርዳዎት?
ጤና ይስጥልኝ።
አብሮ ይስጥልኝ። ምን ልርዳዎት?
ኧረ በእናታችሁ እኔ ሶስት የት- ሶስት ቀን transfer አ- ት- ት- ሪፖርት አድርጌያለሁ። ለምንድን ነው transfer የማታደርጉልኝ? ምን አድርጌያችሁ?
ይሰራ።
ትናንት ከትናንት ወዲያ ሶስት የእኔ ተ- ሪፖርት አድርጌያለሁ።
አንድ ጉዳዮትን ይንገሩኝና check ላድርግሎት። እሺ?
አዎ እኮ ምንድን ነው?
ትናንት እኔ ነግሬሻለሁ። መቶ ሺህ አይ ብር transfer አድርግ የእኔ ሰው ስለማያነሳ
ይቅርታ እኮ tra- ከት- ከትናንት ወዲያ ነው transfer ያደረኩት ከቻፓ ምን- ወደ ንግድ ባንክ።
ወደ ንግድ ከቻ- ባንክ አዎ ከቻፓ ወደ ንግድ ባንክ አንድ ሺህ ትና ሶስት ሶ- ለሶስተኛ ጊዜ ነው አሁን እንትን እያልኩ ያለው አንድ ሺህ
አንድ አንድ- ያስረዱኝ።
አንድ- ከምናደርገው እሺ አንድ ሺህ አንድ ሺህ ሀያ ሰባት ሀያ ሰባት ሰባ አምስት ሰባ አምስት ዘጠና ሁለት ዘጠና ሁለት ስድስት አርባ ሁለት ስድስት አርባ ሁለት አዎ ከትናንት ወዲያ
መቶ ሺህ ብር አዎ ቆይ እሺ አንዴ መስመር ላይ ጠብቀኝማ check ላስደርግልህ እሺ እምቢ አለሽ? ሄሎ ሄሎ እ, አቤት።
ተጫውተው አሸንፎ ነው አይደለም አዎ
እሺ አይ እኛ ከጎልብን የተጠየቀ መስሎ ነው ራሱ ከድርጅቱ በቃ ያው አሁን እየሰራችልን ነው እሺ የድርጅቱ እሺ፣ መስሎ ማለት ነው ያቀረብነው።
አዎ እኛ- እኔ transfer እያደረኩ እየተጫወቱ እንደዚህ የሚደረግ ከሆነ እንትን- በቃ ችግር የለውም አሁን ይገባል እኛ የድርጅቱ መስሎን እነሱ ጋር communicate እያደረግን ስለነበር ነው okay፣ አሁን እሺ።
እየሰራችሁ ነው በቃ አመሰግናለሁ።
እሺ እናመሰግናለን